ጤና ይስጥልኝ ቃል ኪዳን ነኝ ከቤት ቤት ምን ልርዳዎ?
password ቀይሩ ነው። ፓስወርድ
እሺ አዲስ account ነው ወይስ ይጠቀሙበት ነበር?
ነ- እኔ ነው number ነው እሱ- እሱ ነው።
ምን አሉኝ?
አዎ፣ password የለም።
አዲስ account ነው ወይስ አዎ እሺ እንደዛ እኮ password ኡን ሲያስገቡ አንድ capital letter፣ small letter፣ ቁጥር እና symbol መኖር አለበት።
እሺ ቅሩ ነው። በቃ ፓስወርድ ምን አልከኝ? ለመቀየር ነው?
እኔ ትንሽ ትንሽ አማርኛ አለ።
እሺ እንግሊዘኛስ እንግሊሽ ነው።
ትችላለህ?
እንግሊሽ ትንሽ ትንሽ አለ። የኔ ፓስወርድ ጃንጅ ፓስወርድ
ኢት ኤኒ አካውንት ኦር
አካውንት ኒው ፓስወርድ ማይ